ሄሎ
ሄሎ ጤና ይስጥልን። ቤተሰብ ሰላም ነው?
እግዚአብሔር ይመስገን። እንትናን ፈልጌ ነው የደወልኩት ብሩክን።
ብሩክ ወጥቷል አሁን። እሺ አስራ አንድ ሰዓት አልፏል፣ ወጥቷል። እሱን ነው የፈለግሽው?
እ? አዎ አይ እሱን ፈልጌው እንትና ገዛኝን ፈልጌው ነበረ። ስልክ አላነሳለኝ ፕሪንተር እንዲሰራልኝ ነበረ።
okay ገዛኝ አሁን ያው office hour ጨርሷል። አስራ አንድ ሰዓት ነው የሚወጡትና ሁሉም ወጥተዋል። support ብቻ ነው እና ያለው።
ማን ነው የሚሰራልኝ ታዲያ?
ያው ገዛኝ ጋር ነው ማ- ማ- ማናገር የምትችይው ወይ በቴሌግራም ጽፈሽለት
እሺ